ክትውጋድ ባብክ ንድፍ ቤትም ክትጎዳን ርካብከ ግርፍታው እኔስ የማዝንለት ፍቅር ልክ የእንዲያነክ ጌቴ ዓለም የእንዲያነክ ሽግዬ እንዲያነክ ጌቴ እንዲያነክ ድንቅራም ሳይጣል ሳይኖር መትተኛው ሰው ምን ሲነካው ነው በቀን የምትኛው የለከፈኝ መውደድ ቀን ያሳረፈ እንዴት ያስለቅሰኛል እንደተግሬፍ አፍዬ እንዲያነክ ደምዬ እንዲያነክ ድዬ እንዲያነክ ሽግዬ እንዲያነክ ዛሬ ባልመጣበት ወዳጅነት እስኪ ልጠይቅ የክትነት እኔን የሚያመመይነት አይቶ ቢለኝ ወንድም አልለውም የማጠ ተየደነክኛል ወደየደነክኝ ሽየደነክኝን እቤደነክኝን ፍቅር ዳዊት ይዞ ወደኔው ሲያዘግም ሁሉ ያወኩት እንደሚደጋግም ገላው እንደ ዋርካ የተዘረፈፈው መውደዱ እንደ ልክፍት የሚያስለፈልግ አብያ እንዲያነግኝ አለምያ እንዲያነግኝ ሽግዬ እንዲያነግኝ ድዬ እንዲያነግኝ ድምፁን ለስለስ አርጎን እያስረቀረቀ በመልካም ጨዋታ ቀልብን ያልሰረቀ ልቡ ለሰው ገላ የማይደነግጠው ፊቱን በፈገግታ ፍቅሩን የማይገልጸው ወግ ማያነሳ ነገር ማይጠቅስ ነገስ ምን ወዳጅ ነው ዛሬ ማይቀሰቅስ አፍዬ እንዲያነክኝልኝ ደምዬ እንዲያነክኝ ሽግዬ እንዲያነክኝን ደሜ እንዲያነክኝን አይ
ዛሬ